hello ጤና ይስጥልኝ።
ይሄ ድሬ ገበያ የቱ ጋ ነው?
ሄሎ
ቦታችሁ የት ነው?
እሺ አድራሻችሁ?
አድራሻችን store ነው ያለን ለጊዜው ሱቅ አልከፍትንም፣ ግን ያሉበት ድረስ በነፃ እንልካለን። እ፣ ማዘዝ ፈልገው ነው እቃ እ፣
ማዘዝ ከፈለጉ እ፣ ያው እም- ማዘዝ የሚፈልጉትን የእቃ ኮድ ይንገሩኝና ልዘዝልዎትና ያሉበት ቦታ ድረስ እንልካለን።
አታችሁ አድርሱ ብዬ ነው። ለማየት ስለፈለግን ነው እቃውን